እንደዚህ አይነት ነገር ሄሎ፣ መኪና አብረን እንሄዳለን።
ሄሎ ጤና ይስጥልኝ። ቤስት ቤት ነው ሄሎ።
ማናዳ ሄሎ፣ አይሰማም? ሄሎ፣ ሄሎ አይሰማም?
ይሰማኛል ወንድሜ። ትኬት አልበራልኝ ብሎ ነበረ።
እሺ፣ ካሸር ኮዱን ንገረኝ።
ዋ በቴሌግራም ልኬልሃለሁ። ሀሚድ የሚባል ልጅ ነው የሚያወራኝ።
እሺ፣ የቴሌግራም ስምን ትነግረኛለህ?
የቴሌግራም ስሙ ማን ነው? ቴሌግራም እ? አማር አማር
በአማር ክሪስ የሚል ነው።
አማር ክሪስ። አዎ እሱ ነው።
check እያደረኩ ነው። መስመር ላይ ጠብቀኝ እሺ።
እሺ እየጠበኩ ነው። ችግር የለውም።
ID ይባላል። ID ውን አሳልኝ እና አልገባ ብሎ ነው ወደ አፋር።
ሄሎ፣
ሄሎ እሺ፣ በቃ ከሚቆጥርብህ አንተም እዚህ ጋር ኔትወርክ ትንሽ እያስቸገረኝ አ- ስለሆነ አ- አ- ከሚቆጥርብህ አንተም ኔትወርክ እያስቸገረኝ ነው። አፕዴት ሲያደርግ ስክሪንሻት አድርጌ ላክ ቴሌግራም።
የሚገርም ነገር ከዛ በኋላ እኮ የሞላሁት እኮ የቀለውን እኮ አቅልቶታል። ገረመኛ ነው ባባ።
ኔትወርክ እያስቸገረችኝ ስለሆነ ነው። አፕዴት አድርጎ እንደጨረሰ እዛው ቴሌግራም ልክልሃለሁ።
እሺ ላክልኝ ማለት ለዛሬ እሺ